Hello. hello
አይሰማም ደንበኛችን
ሰላም ነው
ለዛው
አለን። እግዚአብሔር ይመስገን። ከስድስት ኪሎ ከስፖርት ነው ደወልኩላችሁ።
እሺ
እ፣ ኦክሲጂን እየተነፈሰ እንትኑ ተበላሽቶ ነው መሰለህ እምቢ አለኝ።
እሺ ደንበኛችን የ BGI መለያ ቁጥሮትን ወይም የቤቶትን TIN number ይንገሩ።
የቤቱ አዎ TIN number አራት ዜሮ አራት ዜሮ ሀያ አምስት
ሀያ አምስት ሰማንያ ሁለት
ሰማንያ ሁለት ሰላሳ ዘጠኝ
መስመር ላይ ጠብቁ ማለት ነው።
እሺ አረ እነዚህ ሱሪዎች ወደዚህ አታመጣ። በዛ ይዞ ብትሄድ እኮ አይታይም።
ስፖርት ባር እንደ ሬስቶራንት ነው ታዲያ ደንበኛችን?
ወይዬ
ስፖርት ባር እንደ ሬስቶራንት ነው ታዲያ?
አዎ፣ ስፖርት ባርና ሬስቶራንት እሺ ሙሉ ስሞትን ይንገሩኝ። የእርስዎን ሙሉ ስም ይንገሩኝ።
የሰውየው ነው የእርስዎን የእርስዎን
የቤቱ
የእርስዎን ሙሉ ስም ይንገሩኝ። ስሞት አ፣ የኔ ነው አዎ
እኔማ ቶማስ ቶማስ ማ ቶንጃ
አሁን በደወሉበት ስልክ ልመዝግብሎት?
እ አሁን በደወሉበት ስልክ ልመዝግብሎት?
አ፣ ካው በዚህ ነው ታገኛላችሁ።
እሺ ስድስት ኪሎ ምን አካባቢ ነው?
አም ገንዘብ መነስትሩ ጋር አንበሳ ግቢ ፊት ለፊት
እሺ የኦክሲጅኑ ያስተነፈሰ ነው ያስቸገሩት?
አዎ
እሺ ደንበኛችን እ፣ ቅሬታዎትን ወደ ጥገና ክፍል አስተላልፌልዎታለሁ። የጥገና ክፍሎች በተቻለው ፍጥነት መጥተው ይሰሩልዎታል። ሌላ መረዳዎት ነገር አለ?
ሌላ የለም ምንም።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በላይ አስቀምጡ። መልካም ቀን።
እሺ እሺ፣ እኛም እናመሰግናለን።